Hello.
ሌላው ሰላም ነው? ከሰር? እ፣ እንትን ነበረ cashier two እና ካ- cashier five ን password መቀየር ፈልጌ ነበር።
የት shop ነው?
ወልዲያ ተስፋ
cashier two እና cashier five cashier ካይሮ ነው?
two ካ- አዎ፣ cashier two cashier three እና cashier እ፣ five
ሁለት ሶስት እና አምስት አ ሁለት ሶስት አምስት እሺ የ shop ኡ ነው ምንድን ነው?
እ፣ ሐምራዊ ሰላሳ ስምንት cashier two
እሺ ሐምራዊ ሰላሳ ስምንት cashier three
የሁለቱ ሰላሳ ስምንት ማለት ነው።
አዎ እሺ አምስትስ አ፣ አምስትም እንዲሁ ከሐምራዊ ሰላሳ ስምንት cashier five ነው የሚለው እና የሁሉም password ኡን ቁጥር ቀይረ ሰላሳ ስምንት ነው።
አ አ password ን ቀይረ ላክልኝ አሁን ቴሌግራም ላይ እሺ የቴሌግራም ስም ነው ማለት ነው።
ተስፋ ተስፋ ሚካኤል ተስፋ ወልዲያ ኦኬ፣ እሺ፣ እሺ፣ እንደኮ ነው።
እሺ ቆይ